ከ Best Bet
አ ሰላም ነው እግዚአብሔር ይመስገን ሰላም ነው።
አለን። ልክ የነበረ የዛሬ ሁለት ቀን ሶስት ቀን እ፣ በቻፓና ብር አስተላልፌ አልገባልኝም።
እሺ Best Bet ስልክ ቁጥር የደወልክበት ነው።
አዎ ሁለቴ ሶስቴ እንደዚህ ደውያለሁ እናንተ ጋር እሺ ስንት ብር ነበረ?
እ፣ አራት ሺህ አራት ሺህ መሰለኝ አራት ሺህ ብር እሺ አባ ጠብቀኝ አንዴ።
እሺ።
አራት ሺህ ብር ነው አይደል ያልከኝ አባ?
አ
በሰላሳ ነው አይደል ቀኑ?
እ
ገብቷል ይመር ኢብራሂም በሚለው አ account ነበር ሰባ ሁለት ገብ ስልሳ ሰባት አስራ ሶስት ዜሮ ዘጠኝ የአ ገብቷል።
አዎ ገብቷል።
Thank you። እሺ እናት አመሰግናለሁ። መልካም ቀን እሺ እሺ።